በቃ ተይ ተይ በቃ ምን አይነቷ ልጅ አንዴ እንትን ብያለሁ። hello አቤት አስታርቀኝ አንዴ እ ቴሌግራም እንትን ብዬልሃለሁ እና እ install ብዬልሃለሁ። ያው እሺ እሺ፣ ከዛ ቆይ እሺ፣ login ትለዋለህ። እ እሱን እሺ።
ታውቀዋለህ አይደል? login ምናምን እሱ- እሱን እናውቃለን።
ኮድ አ ኮዱ የሚልክልህ ስልክ ላይ ነው፣ በቴሌግራም ላይ ነው የሚልክልህ።
እሺ ገፍቶኛል።
በቃ በሱ እንትን በልና ኮዱንም ይሄ login ምናምን ስትል password ከዛው ላይ ኮፒ ታደርጋለህ ማለት ነው። እዛው ከ PC ው እሺ ላይ በቃ እሺ እሺ ለሌላ ጊዜ እሺ፣ ነው። እሺ፣ ሰዓቱንም አመሰግን አስተካክለው። አንድ ሰዓት እንትን ብሏል።
እሺ አመሰግናለሁ።
እሺ እሺ በልሽ